የዘጠና ሺህን በስቴት ባኮምላቶ
እንትን ሁለት ሺህ ብር ዊድሮ አድርጌ አላደርግልኝም።
እሺ የስቴት ነምባርን ትነግረኛለህ?
ዜሮ ዘጠኝ ሰባ ዘጠኝ
ዘጠኝ እ
ሰባ ዘጠኝ ብለሻል።
በአንዴ ጠብቀኝ አንዴ። አ፣ እሺ ዜሮ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ዘጠና ስምንት እ ዘጠና ስምንት ዘጠና አንድ ሰባ ዘጠኝ hello
አቤት አቤት አይሰማም።
እሺ አንዴ ድጋሜልኝ። ዜሮ ዘጠኝ አስራ ዘጠኝ ሰባ ሰባ ዘጠኝ ሰባ ዘጠኝ እሺ ሰባ ዘጠኝ ዘጠና ዘጠኝ ዘጠና ስምንት ነው ዘጠና ዘጠኝ አይደለም
እሺ ዘጠና ስምንት እሺ ከዛስ ዘጠና አንድ ሰባ ዘጠኝ
ዘጠና አንድ ሰባ ዘጠኝ hello ወይ ስንት ብር ነው ያዘዝከው?
ሁለት ሺህ ብር
መቼ?
አሁን
እሺ አንዴ ጠብቀኝ፣ መስመር ላይ ጠብቀኝ። እሺ
hello hello አንዴ ጠብቀኝ፣ check እያደረኩልህ ነው። hello ወይ
እ ወደ ምን ነበር ያዘዝከው? ጫወት እንትኑ ብርህን ወደ ወደ ቴሌብር እሺ ስንት ነው የቴሌ ብር ቁጥርህ?
ይሄ ራሱ ነው የራሱ ነው። መጨረሻው ስንት ነበር ያልከኝ?
ዜሮ ዘጠኝ ሰባ ዘጠኝ ዘጠና ስምንት ዘጠና አንድ ሰባ ዘጠኝ እሺ confirm አድርጌልሃለሁ። በቃ ትንሽ ቆይቶ ይገባል።
እሺ እሺ አመሰግናለሁ።